ሰላም ነው አለ አርባ ስድስት አርባ አራት customer ስልክ አንስታ ነበረ መጣሁ ምናምን አለችኝ። customer ስልክ አንስታ መጣሁ ምናምን ብላኝ ነበር እየጠበቋት ስልኳ ነው የመጣችው። ስልኳ አርባ ስድስት አርባ አራት ነው ያልከኝ? አልመጣችልህም?
አልመጣችልኝም። ይኸው እየጠበኳት ነው እንግዲህ መጣሁ ብላኛለች። ይኸው ስደውል ደግሞ መልሼ ስልኳ ዝግ ነው።
ዝግ ነው እየጠበኳት ስልኩ?
አዎ ማን ነው ስምህ?
ዮሴፍ
ዮሴፍ አርባ ስድስት አርባ አራት እስኪ እሺ ከስተመሯን ያናግሯትና ነች።
ደውልልሃለኝ።
እሺ
መጣሁ ብዬ ደስ